ወይኔ ጉዴ! hello ሰላም ጤና ይስጥልኝ ቤስት ቤት ጤና ይስጥልን ዊዝድሮ ነበር በቤስት ቤት
hello hello አቤት ሰላም ጤና ይስጥልኝ best bet ነው የደወሉት ምን እንርዳ withdraw ነበር withdraw ይሄ ነው የ best bet ቁጥሩ
አይደለም ዜሮ ዘጠኝ ሀያ ዘጠኝ
እሺ ዜሮ ዘጠኝ ሀያ ዘጠኝ ሀያ ሰባት ሀያ ሰባት ስልሳ አምስት ስልሳ አምስት ሀያ ሁለት አራት ሺ እሺ ጠብቀኝ መስመር ላይ check እያረኩልህ ነው አውቀው አራት ሺህ ብር ነው አይደለ? እሺ ሙሳ እሺ ዜሮ ዘጠኝ አስራ አራት ዜሮ ሶስት አርባ አንድ ሀምሳ ስድስት ወደሚል ቴሌብር አካውንት ትክክል እሺ account ን check ማድረግ ስላለብኝ ነው። አንዴ አንድ ደቂቃ ጠብቀኝ፣ በ check ላድርግ። approve ይደረግልሃል። አንዴ ጠብቀኝ መስመር ላይ
እሺ
ሄሎ እሺ ከቤት አካውንት ወደ ተደውሏል። ቤታችን ሆነ ትንሽ ጠብቅሽ ባቲ ከደቂቃዎች ለዚህ ተደውሏል። እሺ እንደገና ተደውል መልካም ምሽት። እሺ